hello አቤት፣ ሰላም ነው?
ሰላም።
እሺ፣ ከወላይታ ነው። agent ነኝ ገነቱ።
እሺ
ኪሮን ጠይቄ ነበር። እስቲ እስካሁን አልተላከልኝም። በጣም ከጠየቅ ቆይቷል።
እንዲጫንል ነው።
አዎ፣ ኪሮን ፈልጌ ከጠየቅ በጣም ቆይቷል።
okay፣ እሺ አንዴ ጠብቀኝ። እሺ
እሺ
ኦኬ፣ እሺ በቃ መልሼ አሳውቃለሁ። እሺ መቼ ነበር ያሳወቀው ገነት?
አይ ቆይቷል። እኔ ካሰብኩ በጣም ወደ ሁለት ወር
ሁለት ወር።
አንድ ወር ከም አዎ በዛ ይሆናል። በጣም ቆይቷል።
ሌላ ሾፕ አለህ አይደለ?
አዎ ወደ ሳሚሆን ሾፍ አለ የጂአር እና ኪ- ኪሮን ፈልጌ ነው።
ተጨማሪ ገና ሾፕ የት- ፈልገህ ነው አሁን?
አዎ የኪሮን ፈልጌ ሌላ ሾፍ ፈልጌ እስካሁን እ፣ ቤት አድርጌ ዝም ብዬ ነው ያለሁት።
እሺ በቃ የኪሮን የኪሮን ፈልጌ ኪሮን okay። እሺ check አድርጌ አሳውቅሃለሁ። እሺ እሺ